ጤና ይስጥልን አብሮች ስልህ የኳታር
ጤና ይስጥልን
ማዲያ ፋልጊን አይደለ ማማ?
አዎ
አንድ ቴሬስ አይቼ ነበረ። አሁን ምናምን ቴሬስ መኪና
እሺ ሁለት ስንት
እ እ
ስለ ስንት ሞዴል
ኔት አይ ቴሪዮስ ኔት ሁለት ህዝባር ሰማንያ ሁለት ሰላሳ አራት የሚል
የማን ነው የሚሸጥ ነው ያዩት አሀ እናንተው እንትን ላይ ቲክቶክ ላይ ነው ቴሌግራም page ኣችን ላይ ቲክቶክ ላይ ነው
እሺ
አለች እንዴ?
እሺ ቆይ አንዴ ይጠብቁኝ እሺ
መስመር ላይ ነው
እ እ ወይን ጠጁን ነው ያ- ያዩት አዎ ወይን ጠጅ አዎ
እሺ ቁጥር ልስጥህ ደውለው ጠይቁ 0944
እሺ አንዴ ቆይ አርባ አራት 00
ዜሮ ዜሮ 87 11
አስራ አንድ እሺ ማን ብለሽ ማን ማሊ ባባ ብለህ እናት እሺ እሺ አመሰግናለሽ